ጤና ይስጥልኝ። አሪፍ ሰላም ነኝ። የበኩም ልርዶ
ስፒከር ትላንት ማታ ከሜላ ቤት በአሪፍ ዜ ከደንበኛችን መስመር ይቆራረጣል። እኔ የምለው ይሰማዎታል?
ከአሪፍ ዜ ማታ አሁን ይሰማል።
ደንበኛችን ድምፅ ይቆራረጣል።
አሁን አይሰማም።
ደንበኛችን መስመር ላይ ያለው
አዎ፣ አሁን ይሰማል። ሻላ ይቆራረጣል። ግን እሺ፣ ምን ነበር?
አዎ ሜላቢት ከሜላቢት ውትድሮ አድርግቼ ነበር ማታ ሁለት መቶ ብር ወደ ቴሌ ብር እና አልገባልኝም።
ከሜላቢት ወደ ቴሌብር አዎ ትናንት ማታ ነው አዎ በአርፍ ቤ በአርብ አዎ ደውሎኛ ጋር አስደርገው ነበር።
አልደወልኩም አልደወልኩም። አይ ሁለት መቶ ብር ነው ያለኝ።
አዎ እዚህ ስልክ ነው።
እ ይህን ስልክ ነው የሚጠቀሙት ለቴሌብርም ለ betting ኡ አዎ እሺ ስሞትን ማን ልበል? ደንበኛችን
አብዲሹ አብዲሾ አሊ ማሙድ
አብዲሾ አሊ አሊ ማሐሙድ
አሜን። እሺ ትናንት አርብ ማታ ሁለት መቶ ብር ነው ያለኝ።
አዎ አዎ successful ብሎታል አይደለ?
አዎ አልገባም።
የ transaction ኡ confirmation አሉት።
አ
የ transaction ኡ የተፈጸመበትን የሚላክሎት እንትን አለ አይደለ? message
አዎ message አዎ ተልኮሎት አለ አይደለ? እንደገባ
አይ አልከ አላ አላ አላከልኝ withdraw ያደረኩት withdraw አላከልኝ እኮ ከ message ኡን አልገባልኝ።
አልገባሎትም አዎ እኮ successfully withdraw አላደረጉም ማለት ነው። አሁን withdraw ሲያደርጉ
አ
ወደ ቴሌብሮት ሲገባ የሚገባለት message አለ።
አዎ አለ እና ም- ምንም አልገባልኝም። ግን ከሜላቤት message ሳየው
ተቀንሶ ቦታ withdraw ያሳያል። አዎ ሁለት ሁለት አዎ ተቀነሰ ተቀንሷል።
ሁለት መቶ ብር ያሳየኛል። አዎ withdraw በል ሁለት መቶ ብር ያሳየኛል። ግን ከ balance ተቀንሰ ወደ ቴሌ ብርም አልገባልኝም።
እኮ አየር ላይ ነው ያቀርነው።
እዛ እዛ ሜላ ቤት ውስጥ ሲገቡ withdraw እንደተደረገ የሚያሳይ እንትን አለ አለ አዎ አይደለ?
አዎ አዎ እሷን ያሳየኛል።
ያሳያል። እሱም screenshot አድርገው ወደምነግሮት ስልክ ቁጥር በቴሌግራም ይላኩልን።
እሺ እሺ ደንበኛችን ስልክ ቁጥሩን የያዙ ዜሮ ዘጠኝ
እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠኝ ዘጠና ዘጠና ሁለት ሁለት አስራ ሶስት
ዘጠና ሁለት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ እሺ አዎ፣ እሺ እዚህ ላይ ይላኩልን። ከዛ መዝግቤ አስተላልፍሎታለሁ፣ ይታይሎታል።
እሺ እሺ አሁን ላካሽ